ጤና ይስጥልኝ ቤት ቤት ቶላ ነኝ። እባክዎ ምን ልርዳው?
ሲስተረኝ አቤት
ደመቼ ጋር አላስገባም ምስጢሩ እ
ምስጢሩ ቅድም የደውለ ልጅ ነው።
እሺ ዊዝዶ አድርጋ አልገባልህም።
አ በሳንቲም ፔይ ነው።
አ እሺ ትንሽ ፔይ፣ ጠብቀው እሺ፣ እዛ- ይገባል።
ባ እ።
ባ- ባ- ከብር ነው እሺ ሺ አምስት ሺህ ነበር የተለ ብር ፈልጌ እ መታ ነው እስካሁን አይመጣም።
እሺ ይገባል ወንድሜ፣ ትንሽ ጠብቀው፣
ትንሽ
ትንሽ ይዘ- ጠብቀው ይገባልሃል። አዎ አዎ ለአንድ ሰዓት እ እስከ ማታ እስቲ ትንሽ ጠብቀው ይገባል አባቴ።
እሺ እሺ እሺ እሺ